Hello, Salam Dinesh Hello.
Hello? ቅድም ደውዬ ነበር። ቅድም ደውዬ ነበር። አንተ ወሰብ ነበር።
ድምፆት ይርቃል።
ቅድም ደውዬ ነበር። ወሰብ ነበረንና አልመጣልንም።
እሺ የት ነበረ ሎኬሽኑ?
ደግሞ ሁለት ኬጅ ጀሞ ሁለት አዎ፣ ዛሬ መኪና ብልሽት አለ የለም?
ስላጋጠመ ነው።
ኦኬ።
ነገ ነው የሚመጣሉት።
እሺ የቀረ ሁላ ማለት ማለት ትላንትና ነበር መምጣት የነበረበት ግማሹ ተልኮለት አዎ ያልመጣ አንድ አራት ዕቃ መሰለኝ
አዎ፣ አራት product ነው ያሉት። ምን ምን product ነው የቀረቡት?
ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት እና ፓፓያ
okay ስ- ስሞትን ማን ልበል?
መዓዛ ማለት መዓዛ ኤፍኤም መዓዛ ኤ ነው የሚለው
እስኪ እስኪ ወይም እስኪ ቁጥር ይስጡኝ አንድ ስት ላይ ሁለተኛ
እንዴት ዜሮ ዘጠኝ one ሀምሳ ሁለት ሀምሳ አምስት
ሀምሳ ሁለት ነው ያሉት።
አዎ ሀምሳ ሁለት ሀምሳ አምስት ሀምሳ አምስት ብለሻል አዎ መጨረሻ ሀያ ሰባት መጨረሻው
አዎ መዓዛ ኤ በሚለው እና አዎ የ- ዮዲት አንድ ደግሞ አሚና ነይማ ነይማ ላይ ናቸው
አድሚኑ በ- በመዓዛ ነው።
አዎ ማ- ዮዲትም አለች
okay በዮዲት ፓፓያ ነው።
አዎ ነይማም አለ መሰለኝ አንድ ላይ ነው።
በመዓዛ ደግሞ
በእኔ እንትን ብቻ ነው ነጭ ሽንኩርት ብቻ ነው የቀረው
okay የ- በዮዲት ፓፓዬ በነይማ አንድ በኔ- ላይ ነው ያው
በኔማ ደግሞ ምን ቀረቦት?
ሽንኩርት መሰለኝ ኦኬ ቀይ ሽንኩርት አዎ በቃ እሺ ነገ ይመጣሉ።
ዳታላ ወደ ዘጠኝ ሰዓት አስር ሰዓት ሊሆን ይችላል።
ነገ
ቤት አይደለም እስኪ ወይ ወደ ጠዋት ወይ የሚደው ቤት የሚቀበል ሌላ ቁጥር የለውም።
ዘጠኝ ሰዓት አስር ሰዓት ነው መቻችሁ ተማሪ ከክላስ ይወጡ።
እሺ ጠዋት ይደውሉና የድራይቨር ቁጥር ወይም ጠዋት አለ።
እሺ ማይ እሺ መልካም ቀን።
እሺ መልካም